ስንት ነበር የመጣው?
አቤት
ጤና ይስጥልኝ ከኢቴስ ነበር የምደውሉት እሺ በፍላይ ኤምሬትስ ነው ያሉኝ አይደል አዎ መቶ አስራ ሁለት ሺህ አራት መቶ ሀምሳ ብር ነው በፍላይ ኤምሬትስ
መቶ አስራ ሁለት ሺህ መቶ አስራ ሁለት ሺህ አራት መቶ ሀምሳ ደርሶ መልሱ ማለት ነው ለምንድን ነው የበዛ እንዴ
እ?
ለምን በዛ እንዴ
እ? ዱባይ ደርሶ መልስ ራሱ እኮ ሰማንያ ሺህ ይሉናል ነው አሁን ያለው በኢትዮጵያ ኤርላይንስ
እሺ just decide አድርጌ ልደውልለት እሺ thank you